ሄሎ
ሄሎ ሄሎ፣ ምን እንዴት ነሽ? ኢማን ነኝ።
ኢማን እንዴት ነሽ?
ሰላም ነው? ተቀበል አለሁ እግዚአብሔር ይመስገን። አዎ ተቀበልኩኝ እኮ refusal ነው።
ቀደም ስደውልልሽ እ- አይነሳም ነበር ስልሽ።
Okay refusal ነው።
አዎ
እሺ ፎቶውን ትልክልኛለሽ? መልስ
ፎቶውን እ
Okay የወረቀት ሙሉውን ነው
እ፣ ከ- ሁለት page ናት ብዙ የተጻፈበት ማለት ነው።
አ አ
እሺ ላክ።
በዛኛው ልላክልሽ እ?
በዛኛው ልላክልሽ ያኛው ቴሌግራም?
ቴሌግራም ነው በዚህ
ቴሌግራም ላይ በአርባ ሁለት አ okay እሺ እ፣ የቱርኩ ነገር እንዴት ነው አሁን?
በቃ የቱርኩን መቼ ይመችሻል? ሂደሽ እዛ አስገቢ ፋይልሽን።
አይደለም አዎ ጊዜ ሳንፈጅ እዛ አዎ።
ይዘሽ መሄድ ትችያለሽ።
መቼ እ፣ በፈለኩት ሰዓት ሂጅ ማስገባት እችላለሁ?
አዎ ጠዋት ሂደሽ እ፣ አዎ።
ነገ እደውልልሻለሁ። መጀመሪያ ላኪልኝና ምክንያቱም ልወቅ።
Okay እሺ እሺ መልካም